ነው ቢሮ ውስጥ ደርጅ አካባቢ ስለሆነ ደርጅ ቅርብ የሆነ ሰፈር ከሆነ ምናልባት
ሄሎ ኦኬ አሁን አይ፣ ሃይማኖት?
አሁን ቢሮ አዎ፣ ውስጥ ሃይማኖት።
ከችፕ መልሽ የደወልኩ አሳውቃዊ ነበረ እንዳልሰራሉት አይደለ?
አዎ አፕሊኬሽኑን አፕዴት አድርገውታል። ቅርታ
እስኪ ወይ እንደዛ ላርግና ሌሎች ቤት አርጉ እያልኳቸው ነው።
ቺፕ እንደዚህ ቺፕ ሶሻል አምስት ቺፕ ቺፕ አራት።
ሶሻል ብለው ይግቡና ቴሌግራማችን ላይ እህ፣ Chip Chip Social ብለው ቴሌግራም search ሲያደርጉ ይመጣሎታል። እኛ ቻናል ላይ ከተቀላቀሉ በኋላ link አለ። በዛ link መሰረት update እንዳደረጉ ያዛቸው ያዘውታል። እና ሳምሰንግ ነው ያሉኝ አይደለ?
አዎ Play Store App Store Play Store ላይ sorry፣ ከ Play Store ላይ አውርደው ይጠቀሙ። በዛ መልኩ እሺ፣ update እሺ።
ያድርጉ።
የተለየ ያለው በእሱ እሺ፣ ይሻላል።
App እና Play Store የሚል ምርጫ ይመጣሎታል። ግን እሱ ሳምሰንግ ስለሆነ Play Store ላይ ከሱ ላይ check እሺ።
አድርገው።
አይ ግን በ Play Store ነው ያወጣ ያወረድኩት፣ ግን ይሄን አይ update መሆን አለበት የግድ።
update መሆን አዎ እሺ፣ በ link ኩ መሰረት ገብተው check ያድርጉ። Chip Chip Social እሺ።
ብለው check ያድርጉ።
እሺ thanks እሺ፣ እሺ። መልካም ቀን